ጤና ይስጥልኝ አባ።
የሚከራይ መኪና ይኖራቸዋል?
የኪራይ መኪና የለንም። የሚያከራዩ ድርጅቶች ግን ልንገሮት፣ አገናኝ ደስ ይለኛል።
ይጠብቁኝ። እሺ ልስጦት። እሺ የያዙ
እሺ እሺ
ዜሮ አስራ አንድ ስድስት
ዜሮ አስራ አንድ ስድስት ስልሳ አንድ
ዜሮ አስራ አንድ ስድስት እሺ ቆይ ስልሳ አንድ ስልሳ አንድ ዜሮ አራት ዜሮ አራት ዜሮ አራት ዜሮ አራት እሺ አመሰግናለሁ።
እኛም እናመሰግናለን። ABC Trade ABC Car ይባላሉ።
እሺ እሺ አመሰግናለሁ። እሺ